ጤና ይስጥልን። ሄሎ
ሄሎ ሰላም ጤና አዎ አውቄያለሁ። hello
ይሰማኛልማ።
ምዝገባ ዛሬ መጨረሻ ነው የሚል ሰምቼ ነበር። ምዝገባ መመዝገብ እንችላለን?
ይቻላል ይቻላል። በአካል መማር ቢፈልጉ ምንድነው? በአ- በአ- በአካል በየ- በስ- በየማን ነው regular ሰዓቱን እስኪ ታሳውቅኛለሽ? በአካል ለመማር
አዎ፣
እ?
ማታ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል
okay ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል አዎ።
እሺ። እ፣ ክፍያው ስንት ነው?
ያው አስራ አምስት ሺህ ነው ለሶስት ወር ያለ
ለሶስት ወር አስራ አምስት ሺህ አዎ።
እሺ እሺ፣ አመሰግናለሁ። እደውልልሽ።
እሺ ማ- እናመሰግናለን።
account ኣችሁን ማወቅ እችላለሁ?
ምን አሉኝ?
account ኣችሁን ካገኘሁኝ መጥቼ ብዬ attend ማድረግ ነው የሚጠበቅብኝ? ምንድን ነው የሚጠ- አካውንት ይሄ እልክልሃለሁ።
ካለ መምጣት አለ? እ፣ screenshot አድርገው ቴሌግራም ላይ ይልኩልናል።
እሺ፣ አምስት ሺህ ነው ያልሽኝ?
አዎ ስንት ለመዝገብ ኦንላይን ከሆነ እ?
ምን አሉኝ? ኦንላይን እስከ ኦንላይን ከሆነ መጋቢት አስራ ስድስት ነው class እ?
የሚጀመረው። መጋቢት አስራ ስድስት class መጋቢት አስራ ስድስት ይጀመራል። አዎ የኦንላይን ከሆነ አዎ። ኦንላይን ከሆነ ሰዓቱም ያን fix ነው? ስልካችሁ በጣም ይቆራረጣል። hello hello hello